ሄሎ ጤና ይስጥልኝ። እባክዎት የምመርጠው
አቤት ጽጌ ነበር።
እሺ
የእንትን ጨዋታ አለ ነበር እዚህ ስልኬ ላይ እሺ፣ እሱን ለማቋረጥ ፈልጌ ነበር።
ቴሌቪዥን ነው?
አዎ እሺ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ስድስት ቁጥር ሲነኩ ይቋረጥልዎታል።
ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መንሰላል ስድስት ቁጥር
መሰላል
ከዛን ይልኩና ከዛን ቁጥር
እሺ በቃ እሺ አመሰግናለሁ።